ሄሎ ሄሎ ሰላም ጤና ይስጥልኝ። እንዴት ዋል አብሮ ይስጥልን።
አለሁ እግዚአብሔር ይመስገን። ከ STEM for Kids ነበር ምደውልልሽ።
ከምን STEM for Kids ከዚህ በፊት contact አድርጌሽ ነበር አስታወሽ?
እሺ አ technology training exactly ልክ ነሽ። አዎ አ ተማክረን መልሼ እደውላለሁ ብለሽ ነበረ።
አዎ ገና ስላልመጣ ነው እሱ ኦ እሺ እዚህ የለም። አ ይቆያል። ምናልባት መስከረም ሀያ አምስት የሚጀምረው እና class ሳያልፍ
እ አይ አሁን አልመጣም ገና ነው እና ከእሱ ጋር decide እናደርጋለን ብዬ ነው idea ውን የዛ ድርጅት ነው አለሁኝ እሺ እኔ አሳውቃለሁ።
ይቻላል። አይ ያው ቦታ እንዳያዝ ምናምን ብዬ ነው እንጂ ይቻላል። remind ላድርግሽ ብዬ ነው። ምናልባት Thank you.
placement ማስያዝ አመሰግናለሁ።
ችግር የለውም። እሺ እሺ እሺ thank you ችግር የለውም። መልካም ምሽት።